Horsuu killira diraashara wadhata xadeera adii doomne Hmm.
ብላ
አቤት አቤት ምን ልርዳዎት? ሁሉ ስፖርት ነው።
ትላንት ስክሪንሾቱን በቴሌግራም የልከላችሁ ነበር፣ ግን ምላሽ የሰጣችሁኝም እስካሁን።
መልስ ስናገኝ እዛው ቴሌግራም ላይ ስለምናሳውቀዎት በትዕግስት ይጠብቁ እንደመኛችን።
እም፣ ሶስተኛ ቀን ይዟል እኮ።
ትላንት አይደል እንደ ያሉኝ? አሁን
አዎ ነገሩ ትላንት ነው የላኩት፣ ግን ትላንት ወዲያ እኮ ነው ዋናው።
እኮ ትላንትና ላኩ አይደል? እኛ ደግሞ አስተላልፈን መልስ ስለም- ስንጠብቅ መልስ አግኝተን ለእርስዎ በቴሌግራም ስለምናሳውቀዎት በትዕግስት ይጠብቁ።
እሺ።
እሺ፣ መልካም ቀን።